ጤና ይስጥልን ጉዳዩን እስኪያስ እባላለሁ እባክዎ ምን ልርዳዎ
የሴፍቲ የውሃ እንትን እንትን ታንከር የሚሰራ
የውሃ ባለሙያ ይሄ ማቆሚያው ሮ- ሮቶ ነው የሚሰቅልልኝ ባለሙያ ሮቶ ሰርቶ።
የሚሰቅሉት ባለሙያ ፈልገው ነው አዎ ሰርቶ የሚሰቅል ኮለን ፑቲንግ ምናምን ሰርቶ ፓይፑን ሁሉ እሺ ይቅርታ እ፣ በሌላ ስልክ መልሼ እደውልልዎታለሁ እሺ